ጤና ይስጥልኝ። ሁሉ ስፖርት ባንኮ የምንወደው
አብሮ ስጥልን ሁሉ ስፖርት ላይ በኦንላይን ቀምሬ ዊን የሆነ አንድ ኩፈን ነበር ሰጥቼ ነበር፣ ግን ብሩ እስካሁን አልገባልኝም። ሳምንት አልፏል።
ምን አሸንፈው ነው?
አዎ አሸንፈ ብር አልገባልኝም።
እሺ እንገሩኝ። ትኬት ነበሩ ኩፖን አይዲ ቲኬት ነምበ- ቲኬት ነምበሩን ባለፈው በተደጋጋሚ ነግሬ ነበር።
ምን በቴሌግራም ነው የላኩት ወይስ እንደዚሁ ነው በስልክ የነገሩን?
አዎ እንደዚሁ በስልክ ነው ነገርኩት።
በኦንላይን ነው የተጫወቱት?
አዎ በኦንላይን ነው የተጫወትኩት። ስልክ ቁጥሩ ልንገር
አይ እ፣ coup- coupon ID ውን ድጋሚ እንገሩኝ።
coupon ID ውን እሺ አውጥቼ እነግራለሁ። ግን ያው እሺ አውጥቶ መልሰው ይደውሉልን።
እሺ እሺ እሺ